ያዘው ያዘው አንቀርም ስተሰተን ልኩም ሳናሲሰው ጥቁ በጭራሽ አንቁ ሳናሰኘው ብለን ግንባሩ ስንፋችን ደሳት ቁጣችን በቂ ለጠላት ይጨመርለታል ካልበቁ አይበቁ ቅጣት አንቀርም ስተሰተን ልኩም ሳናሲሰው ጥቁ በጭራሽ አንቁ ሳናሰኘው ብለን ግንባሩ ስንፋችን ደሳት ቁጣችን በቂ ለጠላት ይጨመርለታል ካልበቁ አይበቁ ቅጣት
ይዘታሉ አይዘሩትም፣ ያወራሉ አይኖሩትም። ፉኒች ወሬ ብቻ ስንገናኝ ወደ ሩጫ ካፒቴን አስጠጥቷል ብሎ ስለታወጣ ድምፄም ጋዛ ታዲያ ምላሴ ለውጣ ማኑ ዱርዬ ማኑ ጋዛ መልክ ተልቋል ተቀበል ዝም በለክ ስማ ያና